ዝም ብለን አስሮብራል።
ሄሎ ሌላ
አቤት፣ ሰላም ጤና ይስጥልኝ።
እንትን ግን ከቤቲንግ ቸው ከሻፓ ወደ ቴሌብር ቢያ ቆርጦ ቴሌብር ላይ ነበር
ወደ ቴሌ- ወደ ቴሌብር የላ
በሰ ሁለተኛ ቁጥር አለኝ የራሴ
እሺ፣ አንዴ መስመር ላይ-
ቁጥሩ ልንገርሽ ብጠቀምበት ንገሩኝ።
ዜሮ ዘጠኝ ሰባ ሶስት ሰባ
ሰባ ሶስት ሰባ ሰላሳ ዘጠኝ ሰላሳ ዘጠኝ
ምን ላይ
ከ game ኡ ላይ ወደ ራሴ ወደ ቴሌብር አምስት መቶ ሀምሳ ብር
ነው? ከምን game ላይ ነው?
Best Bet ማለት ነው።
እሺ ከ Best Bet ወደ እኛ ስላልደረሰ Best Bet ን ያናግሯቸው። እሺ Best Bet ነው ቻፓ ነው። እዛው game ኡ ላይ እኮ ነው virtual ወደ አምስት መቶ ሀምሳ ብር ወደ ራሴ ስልክ እኮ ነው እነሱ approve አልተደረገ
እኮ የነሱ ቁጥር አለሽ
የ Best Bet ሰማንያ ስምንት ዜሮ አራት ሰማንያ ስምንት አራት ሰማንያ ስምንት ዜሮ አራት እሺ
እሺ መልካም